Hello የት?
ኤፍኤም ስልኩ ተቋረጠ።
አዎ እኮ balance ዘግቶብኝ።
አዎ፣ okay ችግር የለውም። የእናንተ የስ- የስፖርት አዲስ account ነው የፈለግከው አይደለ?
አዎ አዎ እ?
ስለ- ስለዚህ ይከፈትልሃል። ነገ አዎ።
ነው ግን የሚሆነው። የሆነ ቦታው የምትከፍትበትን ላክልን። እሺ።
አዎ ለነገ ነው።
አዎ
ችግር የለውም በቃ ችግር የለውም።
እ፣ እልክልሃለሁ። ቦታው የምትከፍትበትን እኔ በላኩት መሰረት ላክልን። እሺ።
እሺ እዛ ጋ አሁን የኔ ቀሪው shop ኦች አሉ። አሁን እሱ እሱን ላስከፍታቸው ወይስ እንዴት ላድርግ?
አ- ምንድን ነው መስራት ትፈልጋለህ? ከአንተ ማለቴ አለ እቃ ምናምን ዝግጁ ካለ መክፈት ይቻላል፣ ችግር የለም። ግን ደግሞ ዝግጁ የምትሆንበትም ሰዓትን ብትነግረን እንከፍትልሃለን።
በቃ ያው ዝግጁ እቃዎች፣ ቦታዎች ሲ- ሲ- ሲ- ሙሉ active ሲሆኑ ሲሆኑ ባስከፍትም ምንም ችግር የለውም ችግር ማለት የለም። አዎ ችግር የለም።
አሁን አሁን ስለዚህ በዛ ያስከፈቱትን ሰዓት አዎ አሁን የተከፈቱትን አዎ።
ማክሰኞ የሂሳብ ሰዓት ስለሆነ አዎ ማክሰኞ ማክሰኞ አይደል ሂሳብ ስለሚሰራ አዎ ማክሰኞ already ሁሉንም የተከፈቱን ለመጀመር አስገዳለሁ።
okay አሁን ማክሰኞ ሀ ብዬ ስለሚጀምር ሙሉ እቃዎችን active ስላደረው ከአሁን ላይ እሺ።
ስለሚጀምር ያው ይሄም ነገር ቢከፈትም ምንም ችግር የለውም።
አዎ ችግር የለም። ከኛ ጋር ችግር የለም። እናንተ ዝግጁ ስትሆን ብቻ ክፈቱልኝ ስትል ይከፈታል።
እሺ ችግር የለውም። እሺ እሺ እሺ እሺ እሺ።
እሺ